አይ ቲንክ ኤም ላይ የሚያስቸግራቸው እንጂ እንትን ሎጊን ለማድረግ የሚያስቸግራቸው መሰለኝ።
በቃ ዛሬ እንውጣ ማርስ ላይ አይላ ሄሎ ማርስ ላይ ወይ እ፣ አሸብር ይኸውልህ ደውለህልኝ ነበረ።
አ አ አዎ፣ ሁሉም ጋር ነው። እሺ እ፣ check አድርጌው ነበረ እና አ አ እ፣ ሁሉም ጋር ስለሆነ ጠብቅሽ አሳውቀናል እኛ።
እሺ አዎ፣ እሱን እሱን አይቼ እንዲህ ስላክልኝ ትላለች። አሁን እንትኑን እኮ ጽሑፍ የሆነ ጽሑፍ ደርሶኝ ነበርና እሱን አይቼው አዎ።
ከእኛ system ክፍል ሙሉ ነው ምናምን የምለውን አይቼ ነበርና ይሄን ዲስክ ደግሞ ላክልኝ ስትይ ዲስክ ላኩልኝ።
እሺ በቃ አይ እንትን ነው ሁሉም ጋር ነው።
እሺ እሺ በቃ ነው።
ሁሉም ላድርግ ብዬ ነው። እሺ እሺ እጠብቅሻለሁ እንግዲህ ቅድሚያ እንደምትሰጪኝ አውቃለሁ።
ችግር የለውም። እሺ መልካም ቀን።
አሜን አሜን ለሁላችንም